ጤና ይስጥልኝ። ስፖርት ነው እባክዎ የምንለዛው።
ሰላም ነው። እንዴት ነሽ?
እግዚአብሔር ይመስገን።
ሰላም ነው።
እግዚአብሔር ይመስገን።
ከአንድ ሳምንት በፊት ማለት ነው
እሺ።
የሆነ ትኬት በልቼ አዎ ቴሌግራም ላይ ላኩልን ብዬ- ብዬዎት ነበር አይደለ? አሁን ደውሎ እኮ ነበር።
ስልኩን አልያዝኩም። ስልኩን እሺ የያዙ ያዘ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት ምን ብዬ ነው? ከዛ ምንድን ነው የምልክልሽ?
የዝውውር ታሪክ ውስጥ ይግቡና አልገባልኝም ያሉትን ፎቶ አንስተው ይላኩልን።
የዝውውር ታሪክ ገብቼ ማለት ነው።
የባንክ ነው ዝውውር የም- አዎ የባንክ ዝውውር ሙሉን ነው ማ- ማ- እንትን የምልሽ የባንክ ዝውውር ሁሉን ማለት ነው።
ያንሱትና ከዛ በ text mark ማርክ በማድረጊያው ማርክ እ።
አድርገው ይላኩልን።
እሺ እልክልሻለሁ። ያዩታላ ስልክ አዎ ይላኩ። አዎ እኛ ነው የምናየው።
አሁን አሁን ነው የምልከው።
እሺ